ሄሎ ሄሎ ከዚህ ሚኒሊክ አይደል ሚኒሊክ ነበር እንትን ታማሚ
ሄሎ ጤና CT ይስጥልኝ።
CT scan ሄሎ ሄሎ ምን አሉ?
CT scan የሚነሳ እንትን ነበረ
okay ይቻላል። ከየት ነው?
ሚኒሊክ ውስጥ እሺ ምን CT scan ይፈለጉ?
እስኪ አንዴ ታናቅቁ አንድ
ሄሎ ሄሎ አቤት brain CT scan without contrast ነው።
brain CT scan የፈለጉት?
አዎ without contrast።
እሺ አንዴ መስመር ላይ ጠብቁኝ።
እሺ ሄሎ ሄሎ
ሄሎ ደንበኛችን አቤት እ፣ brain ነው አይጠየቁም?
አዎ brain CT scan without contrast ሁለት ሺህ አምስት መቶ ሄሎ ሄሎ
ሌላው አቤት ሁለት ሺህ አምስት መቶ
እሺ ከነ እንትኑ ነው አዎ። አምቡላንሱ አምቡላንስ በነፃ ነው።
እሺ በቃ እዚህ ሚኒሊክ ነው ያለ ነው እሺ okay እሺ እነዛ ዘለውት አዎ አዎ ይምጡ። እሺ አዎ አሁን ይምጡ እሺ እሺ
ምንም ነገር አይ፣ አይ።